ጤና ይስጥልኝ ቻኮል።
በቴሌብር ከቴሌብር account deposit አድርጌ ነበርና
እሺ
ላይ አልገባም።
ከቴሌብር ላይ ግን ቀንሷል።
እሺ transaction message አሉት?
እ? እ?
transaction message አሉት?
የታፓ ምን
transaction message አሉት?
የ- የ- የለም የለም።
transaction message ስለሚያስፈልግ ቴሌብርን ደውለው transaction message ይጠይቋቸው። እሺ
ቴሌብሮችን አዎ ይጠይቋቸው፣ message እንዲልኩ
okay።